ሄሎ ሰላም ጤና ይስጥልኝ ቤተሰቦች። ሁሉ ሰው ሄሎ አቤት፣ ሰላም ነሽ?
አለን እግዚአብሔር ይመስገን እንዴት ነሽ?
አለን።
ያው ቤተሰብ ነኝ እንዴ?
አዎ ቤትቤት ነው።
የቢሮ ሳይን ሀያ ዘጠኝ ቀኑ ሀያ ዘጠኝ ቀኑ ቢሮ ወደላግ ነው ቴሌ ብር ነው የመሀል አይና እኮ ፔንዲንግ ነው።
ስንት ቀን ነው ያልከኝ?
እም፣ ሁለት ቀን ነው እኮ ሁለት ቀን።
አዎ፣ ሀያ ዘጠኝ ነው።
ንገረኝ እሺ፣ የቤት ቤት ቁጥር ንገረኝ አባ።
ስንት ጊዜ ሁለት ሁለት ቀን ነው ሁለት ቀን ነው የመስገባ ሁል ጊዜ ይደውላ ይመስገባ ይመስገባ ብሩ አል- አልመለስኩም።
እሺ ንገረኝ የቤት ቤት ቁጥርህን አባ።
አስራ አምስት አስራ አምስት ሰባ አራት ሰባ አራት
ስራ ስምንት ስልሳ ስምንት አርባ ሁለት
ታውቀንልሃል። እሺ አባ የቤት ቤት ቁጥርህን withdraw ነው አይደለ?
አዎ
አዎ ስንት ሁለት ሺህ ብር አዎ እሺ አሳውቀንልሃል already አባ እንትን ስላለ ነው ይሄ list ብዙ ሰው ስላለ ነው እንደዚህ አይነት የ transaction የ system ችግር ያጋጠመው እሺ እና SantimPay ትንሽ የ system ችግር ስላጋጠማቸው ነው እስከ- እስኪመልሱልን ድረስ እኛም እንትን እያለን ነው የስ-
ጊዜ ነው እኮ በጣም ጊዜ ነው ይጠበቃለሁ።
አዎ ይገባኛል አባ ግን አሁንም ቢሆን እ፣ እንድትጠብቅል እንድትጠብቅ ነው እኛ የምንጠይቅ እሺ አባ ስለደወልክ እናመሰግናለን እሺ እሺ፣ እሺ።